መሰላችሁ ኮፈና ሌላው ኮኮና አምስት ኪሎ ነው። ከቢ ነበር የምደውለው በመቶ አምስት ዜሮ ስምንት ሀያ ስምንት ያለው ኦርደር እየደረሰልን ነው።
አዎ እየደረሰ ነው፣ ደርሷል።
ምን እ ምን ያህል ደቂቃ ይጨርሳል? ከዚህ በኋላ አሁን ካለው ደቂቃ ምን ያህል ደቂቃ ይጨርሳል?
እሺ ምን ያህል ደቂቃ ይፈጃል? ክረ- እንትኑ በርገሩን ጠይቃችኋል። ብዙ ጊዜ አዎ፣ ብዙ ጊዜ ደውል ነው። አዎ። ምን ያህል ደቂቃ ይፈጃል ከዚህ በኋላ? እሺ አዎ፣ ደርሶ ቀረበ።
ደርሶልታል?
አዎ፣ ፋክስ ተደርጓል። አዎ፣ ታሽጓል።
እሺ እሺ እሺ ታሽጓል። ደርሶ